ከምንድነው
ባህር ዳር ላይ ወኪል ለመሆን ፈልገን ነበርና ማን ነው ማግኘት ያለብኝ?
ቁጥር የያዙ
እሺ ንገሪኝ።
ዜሮ ዘጠኝ ሀያ አንድ
ሀያ አንድ ሰባ ስምንት
እሺ ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት ሀያ አንድ ሰባ ስምንት እሺ አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት
ሀያ ሁለት እሺ አመሰግናለሁ።